ሆነ በሌለ ሞዳ ሰርጋኛ አይዳ ሞዳ ሰርጋኛ ለጠፈሽ እንዳደገባኛ አይነ እንዳደገባኛ እኔ ዘው ብቸኛ ወሬያችሁ ብሶተኛ ፍቅርሽ ጀማርዶች ልክ እንደ ደምሰኛ አሳሞየን መታ ልቤ እንደ ሰርጋኛ እንደ ሰርጋኛ ሆድ በድሽ እንደ ደምሰኛ ምንድነው ሞቹ ያንቺ ገዳም አራትና ቁርጡ እንዳልቀራ ሳሳኛ ካለ ካይኔ በአንተ ማላይ መልክሽ መልሶን ንገሪኝ እባክሽ ሆሆን በል ሎሽ ማቀለለ ሆሆን በል መቆም አልቀለለ አመናይ ዳመዬ አመናይ ዳማዬ አመናይ ዳመዬ አመናይ ዳማዬ ሲታጀቡ እያየሁ ሳምታ ፈረሳኛ ሞሽሩኛ ለለም እኔ ስንዳቅማኛ ያለው ሀብቱን ሲሸጥ እንዲሆን ብያለ የኔ ሀሳብ ብቻ ነው ብሎሻለን ያለ ዋሰውነቴ አይታጠብ ግባት ዋሰውነቴ አይታጠብ ግባት ኦለ በሌ ደሞንደ ሰርጋኛ ኦይ ዳሞንደ ሰርጋኛ ለጥለፈሽ ደድገተኛ ኦይ ደድገተኛ እንግዲህ ብቸኛ ያጣ መላክተኛ እንግዲህ ማይተዋ የሰው ገደሰኛ ሲንገበገብ ያድራ ልክ እንደ ራሰኛ እንደ ራሰኛ ሁሌ አንጀቱን አጥፎ የተኛ አጋጃታቸው ይዋልዳል ወዲዬ ባሉ እንዳልተዋይተውኝ መውደድሽ ሀብት የለኝ ደግሽ እንዳልወስድሽ ባዘንኩኝ ይዘንልኝ ሆድሽ ሆሆን በል ብሎሽ ማቀደል ሆሆን በል ደግሞም ማቀደል አመናይ ዳማዬ አመናይ ዳማዬ አመናይ ዳማዬ አመናይ ዳማዬ አማላጅ ፍለጋ ልቤ እየተናቀው እዚህም እዚያም ብዬ የሚያውቀኝ ከሚያውቀው የሰውን ባታ ከገዳም ተጎጄ መጣሁ ከአርባ አራቱ አንዱ ታቦር ይዤ ውዋ ሰሙነቴ አይታየም ግባት ውዋ ሰሙነቴ አይታየም ግባት